ሻጣል ሸጋ ደማደም ሸጋ ደማደም ለምለሙ ጎጃም መቻጣል ሸጋ ደማደም ሸጋ ደማደም ለምለሙ ጎጃም እቴመላ ጎጃሙ አፍልቆ እቴመላ አፍልቆ እንዳባይ እቴመላ ስንቱን አፈዘዘ እቴመላ በየአደባባይ እቴመላ እድለኛ ሁኜ እቴመላ ያገኘውን ሽኮራው እቴመላ ስንቱ እንደተመኘች እቴመላ ሳይቀር በየስፍራው እቴመላ ደግነት ቅንነት እቴመላ የታደለ ምድር እቴመላ ጽኑ ባለማተብ እቴመላ ሸለመኝ ፍቅር እቴመላ ያዩሽ ተገረሙ እቴመላ ታድለሃላት እቴመላ አንከን የለሽ ድመም እቴመላ አንቺን ስላደለኝ ኧረ ጎጃም ሸጋ ጀግና ልጅ ጠፋ የሚያፈራ ሁሉ እንደ አባይ ገዝፏል የአባ ኮስር ልጅ ናት የበላይ ዘለቀ ጎበዝ የሚረታ ፍቅሯ እያስጨነቀ ዋንግር ብሎ ድንገት ያያት ቀርቶ ዝናዋን የሰማ ጥያቄዋን ጓርቶ በለምለም ምድር ጎጃምን ጠፋ የሚያፈራው በእውነት ለማን ይተርፋል? ጣፋጭ የሚወደድ እንደ ግብ የማሮ ሸጋ ቢጀና ሞልቷል ስበጥሮ እየሙን እየሙን እየሙን እየሙን እየሙን እየሙን ነይልኝ ሽሙን እየሙን እየሙን እየሙን እየሙን እየሙን እየሙን ነይልኝ ሽሙን ሻጣል ሸጋ ደማደም ሸጋ ደማደም ለምለሙ ጎጃም መቻጣል ሸጋ ደማደም ሸጋ ደማደም ለምለሙ ጎጃም እቴመላ ጸባያ ሙሉ ነው እቴመላ የረጋ እንደ ጣና እቴመላ አያልቅበት አምላክ እቴመላ ሰጥቷት ትትና እቴመላ እንደ ቅኔው ሀገር እቴመላ ደግሞ እንደው አሸራ እቴመላ ዘመን አይሽረው እቴመላ ባለማተብ ፍቅሩ እቴመላ ውበቷ ሲገርመኝ እቴመላ የላይ ደም ግማቷ እቴመላ መስተዋድዳለው እቴመላ የሰራ ከላቶ እቴመላ የምድሩ በረከት እቴመላ ወትሮም ይታወቃል እቴመላ ዝናውና ስሙ እቴመላ እንዳባይ ይዘልቃል ኧረ ጎጃም ሸጋ ጀግና ልጅ ጠፋ የሚያፈራ ሁሉ እንደ አባይ ገዝፏል። ጎጃም ባለማት ያደረ ለነፍስ የጢስ አባይ አምሳል ፈጽሞ የሚያጎርስ በሉልኝ ጠጡልኝ ከጋበዝ ይወዳል ከበረ